ሄሎ
ሄሎ
ያው ጤና ይስጥልን አብሮ ይስጥልኝ።
ከ We P የምንደውልሎት ለምን
We Plus Solution We Plus Solution ላይ ተመዝግበው ነበር አይደል? ከዚህ በፊት
አዎ
አሁን ላይ የተመዘገቡትን service ኦች እያደረግን ነበር እና አንዳንድ ያልተሟሉ መረጃዎች ስራ እሱን ለማሟላት ነበር እሺ፣ እሺ።
አይደለ? Royal እ?
Decor አይደለ?
አዎ Royal Decor ነው።
Royal Decor በሚል እሺ፣ የት አካባቢ ነው?
እ፣ Gate
እም?
South Gate ኤድና ሞል ወይ ቦሌ ኤድና ሞል South Gate ህንጻ ላይ እሺ የአንቺ ሙሉ ስም እ?
የአንቺ ሙሉ ስም
የኔ እኔ እንጃ የኔን ነው የምነግርሽ ወይስ የባለቤቱን ነው መንገር ያለብኝ?
የባለቤቱን የባለቤቱንም ንገሪኝ ንገሪኝ ነው እሺ ቆይታልሽ እና እንደ እስከነ አያቱ
እሺ አያት ችግር የለውም እስከ አባቱ ከሆነ በቂ ነው እስከ አባቱ ከሆነ ችግር የለውም ሄሎ ሄሎ ሄሎ ሄሎ ደሜ ጠፍቶ ሄሎ ሄሎ
ሄሎ
ሄሎ ሄሎ?
አይሰማም እንዴ?
ይሰማል ሄሎ ሰማ ይሰማል እኮ
እ እሺ አዎ የእሱ እኔ ስም ንገሪኝ እሺ ንገሪኝ ህያብ የእሱ ነርሽ ህያብ
አ እሺ እ ካሴ አብርሃም አበራ
እሺ እ የስራ ሰ- ከ- እ? እ?
የስራ ሰዓታችሁ ከሰኞ እስከ የስራ ሰዓታችሁ ከሰኞ እስከ ቅዳሜ
እስከ ቅዳሜ እ እስከ ስንት ሰዓት እስከ ስንት ሰዓት ነው? እስከ ከጠዋት ስንት ሰዓት?
ጠዋት ሶስት ተኩል ሁለት ሰዓት እስከ እስከ ማታ ሁለት ሰዓት እሺ ማታ ሁለት ሰዓት ድረስ እሺ እሺ የልምት ወይም የንግድ ፎቶ በምን ላክልሽ ፎቶ አንስተው መላክ ይችላሉ?
እሺ ቴሌግራም ልክልሻለሁ ቁጥር ላኪልኝ አመሰግናለሁ። እሺ እሺ አመሰግናለሁ።